હેલો
હવે
એમ કહેજો
Özellikle tavuk etini
નવીન હે
ወደ ሌላ አሞስ ያስተላልፍ ብዬሽ ምስር ቁጥሩን አንድ ቁጥር ተሳስቼ አንድ ስደጋገም ከዛ እሺ። ስለዚህ እ፣ ወጪ ለማድረግ ብለው ነው
አዎ አቶ ሌብር ወደ ሌላ ቤት ያደረገች ይባል
ከየት ወዴት
አቶ ሌብር ወደ ባሙ
ከቴሌ ብር ወደ ቫሞስ ምን ገቢ ሲያደርጉ ነው አ
ከቫሞስ ወደ ቴሌ ብር ነው ወይስ ከቴሌ ብር ወደ ቫሞስ ከተሌብር ወደ ባሙ
እሺ transaction message ኡን ይላኩልን ቴሌግራም ላይ 0960
እ፣ በምን ላይ ነው የምልህ አሁን በምነግሮት 0960
ዜሮ ዘጠኝ ስልሳ
72
ሰባ ሁለት 42 72
ወዴት ልላክ
ወደዚህ ቁጥር ቴሌግራም ላይ message ኡን ይላኩልን